ቀድሞ መነገር አለበታ።
ሰላም ጤና ይስጥልኝ ችብችብ እንደምን አላችሁ?
እግዚአብሔር ይመስገን።
ኮድ ደርሶኛል። እስካሁን ግን የደወለኝ ልጅ ሰው የለም።
መቼ ነበር order ያደረጉት?
ትናንት
እስኪ ስልክዎት ንገሩኝ። check ላደረጉኝ ዜሮ ዘጠኝ አስራ አንድ አስራ አንድ አስራ አንድ ድጋሚ ነው።
አዎ እሺ ሰላሳ አምስት ዜሮ ዜሮ
እ ወጥቶሎታል። የ driver ስልክ ንገሩት።
እሺ ዜሮ ዘጠኝ አስራ ሁለት እሺ ቆይ አንዴ ዘጠኝ አስራ ሀያ ሰባት ሁለት
አርባ ሰባት ዘጠና ሰባት ሰባት ዘጠና ታመነ ይባላል። check አድርጉት።
ማታ ታመነ
እሺ እሺ እሺ አመሰግናለሁ።
እሺ